ሄሎ ሄሎ አቤት እንዴት ሶስና ነሽ?
እንዴት ነሽ? ሰላም ነው እግዚአብሔር ይመስገን።
አለ እንዴት ነሽ? ስራ እንዴት ነው?
ስራ አሪፍ ነው። ምንም አይልም አለን አለን። እሺ አለ እንትን ነበር ወይ- ናቲ ደውዪላቸው ብሎኝ ነበረና እሺ አዲሱ game ብሩ ሆቴል እ አዎ።
ስራ መጀመር አለበት training ኡንም ይስጧችሁ እያለ ነው።
እሺ ቪዲዮ ልላክልሽ። ቪዲዮ ትሬኒንጉ አለ። አዎ ሙሉ ትሬኒንጉ ትሬኒንጉ ቪዲዮ አቆራረጡ ላክ።
ሙሉ ስለ game ኡም አለ።
እ፣ already game ኡ shop ላይ ስለሚኖር training ኡ ልላክልሽና እ፣ ቪዲዮዎቹን እያቸውና ከዛ ደዊሊንግ እንትን ያልሆነ ነገር ካለ ምናምን እናወራለን። አራት ሰዓት ስላለ shop ኡ ላይ ያለ እርግጠኛ ነሽ?
አዎ።
display ስላድርገው አዎ ይኖራል። already ሁሉም ጌ- እንትን by default እንትን ስለተደረገ set ስለተደረገ check አድርጊው። ከሌለ ችግር የለውም። ላይ ልደውልልሽ ቴሌግራም ነው።
ልግባና አዎ።
ማለት ነው።
እሺ እዛኛው ቴሌግራምሽ ላይ ቴሌግራም እዚህኛው ላይ ልላክልሽ። ቪዲዮዎቹ ላኪልኛው training ኡን። አዎ ሁለቱንም ማለት ነው። አዲስ የተጫኑት በቃ ነው።
ችግር የለውም እልክልሻለሁ። እያቸውና ግልጽ ያለው ነገር ምናምን ካለ ትደውይልናለሽ።
እሺ እሺማ እሺ እናቴ እሺ መልካም ቀን።
መልካም